ሄሎ
ሄሎ
አ
ጤና ይስጥልኝ። ደንበኛችን ምን ነበረ?
ብር ብር ብር ማታ ስቼ እስካሁን አልደረሰኝም ነበረ።
እሺ በዚህ ስልክ ቁጥር ነው?
አዎ በዚሁ ነው። ዛሬም ደግሞ የደወልኩኝ እስካሁን ደግሞ ምንም እያየሁ አይደለም። እስከ ስንት ብር ነው አምስት ሰዓት ደንበኛችን? ስንት ብር ነው?
ሁለት መቶ ሁለት ሺህ አራት መቶ ብር ነው።
ሁለት ሺህ አራት መቶ ብር። እሺ ደንበኛችን check ላድርግልዎት፣ ትንሽ ይጠብቁን።
እሺ
ሄሎ ደንበኛችን process ላይ ያለ ነው። እዚህም ላይ የሚያሳየን በ process ላይ እንዶ ስለሆነ ነው። ይገባልዎታል።
እሺ እሺ ስለደወሉ እናመሰግናለን።
እሺ